ሄሎ ጤና ይስጥልን ብሽቲ
ድሮ አዝዤ ነበር።
እ ኦዴር ድሮ እሺ እሺ አንዴ ጠብቅልሽ ሶስት አሁን ደውለ ነበረ
አዎ ስልሳ ስድስት መጨረሻው አዎ
ስንት ብር ነበረ ይቅርታ አሺ ሀያ ሺ የቅድሙ አይ።
አሺ
ሄሎ አቤት ቤት ቤት ስልክ ንገረኝ።
ዘጠኝ አስራ ሶስት ዘጠና ስድስት ዜሮ ዘጠኝ አስራ ሶስት ዘጠና ስድስት ዘጠና አራት ስልሳ ስድስት ቀልድ ማለውን ቀልድ ማለት ሙና ወቲ ይበር ይሄን ቀልድ ይሪን ከማ ይሄን ወደ ሀያ ሺህ ብር ነው አይደለ?
አ አዎ፣ አሁን አፕሩቭ አድርጌልሃለሁ። ትንሽ ጠብቀው ይገባል። እሺ፣ መልካም ምሽት። እሺ፣
አይ ደውላለሁ በኋላም ችግር የለም።
እሺ፣ እሺ